ጤና ይስጥልኝ ታምቡዳን ሆስፒታል።
ጤና ይስጥልኝ። ከሪፍቲ ነው የምንደውልልዎት። ማሌት እባላለሁ። ቃል ኪዳን ነዎት?
አይደለሁም። ይሄ ድርጅቱ ስልክ ለርታዎት።
እሺ የደወልነው አሪፌ የጥሪ ማዕከል ላይ ያሉትን አገልግሎት ስላለው አገልግሎት ያሉትን አስተያየት ለመቀበል ነው። የተወሰነ ጊዜ ይኖሮታል?
እሺ
እሺ ከዚህ በፊት ሲደውሉ ያናገሩት ባለሙያ ብቃቱንና የመግባባት ችሎታውን እንዴት ይመዝኑታል?
ከዚህ በፊት እኔ ደውዬ እንትን ብዬ አላውቅም። ይሄ የ reception ላይ ስልክ ስለሆነ የምናነሳው ብዙ አይነት ሰዎች ስለሆንን ከ POS machine ኣችሁ ውጪ ሌላ information የለንም።
እሺ POS machine ኑ ላይ ችግር አጋጥመው ደውለው አመልክተው ያውቃሉ?
ምንም ችግር አጋጥሞን አያውቅም። እየተጠቀምንበት ነው።
እሺ ያችን ምንም አይነት ችግር ሲያጋጥም እዛ ሶስት ዘጠና አምስት ደውሎ እርዳታ ማግኘት ይችላሉ።
እሺ ስለሰጡ መረጃ እናመሰግናለን። መልካም ቀን።
አሜን።